hello ሰላም ጤና ይስጥልኝ ቤተሰቤት ከዳነ ባኮን ልርዳው ሰላም ነው አለን እግዚአብሔር ይመስገን እ ትናንት ማታ ገንዘብ ይዤ አድርጌ ነበር እሺ እና እስካሁን ድረስ አልገባልኝም ብር
okay እሺ በቤት ቁጥር የደወልክበት ነው አይደለም ክፍሮ ልንገርሽ ቁጥሩን አዎ
አስራ ሁለት አስራ ሁለት አስራ ሶስት አስራ ሶስት
አስራ ስምንት አስራ ስምንት ሰማንያ ስምንት
ወደ ቻ- በቻፓ በኩል ወደ እም፣ commercial bank ነው አዎ አቢሲኒያ አቢሲ- አቢሲኒያ ነው አዎ አቢሲኒያ
ሶስት መቶ ብር ነው አዎ
እሺ አርባ አርባ ሶስት ሀምሳ አራት ዜሮ ዘጠኝ
አዎ አዎ ልክ ነው ሰይፍ ነው ይታየው ወደሚል የአቢሲኒያ ባንክ account ቁጥር አይደለ
እም፣ አዎ የአቢሲኒያ ነው እሺ እሺ።
እሺ ይኸውልህ ትናንትና የነበሩ transaction ኦች ትንሽ system ችግር ገጥሟቸው ስለነበረ ነው ቻፓ እና ከግል ባንኮች ጋር የነበራቸው የ እ፣ እንትን ስለ የግብይት ወይም ደግሞ transaction ትንሽ ተቋርጦ ስለነበረ ነው። እሺ system ችግር አዎ ያየሁት አጋጥሟቸው ነበር account ስለነበረ ጋር request እያለ እንደሆነ አይቼዋለሁ እና ለዛም ነው የደወልኩት አዎ እኮ አዎ፣ ለዛ ነው እና ትላንት የነበሩት ያንተ ብቻ አይደለም ለማለት ነው። እና እያስገቡ ነው፣ አሳውቀውናል። አሁን እንደሚገባ እና አሁን አሳውቀውናል።
ወራችን እሺ ይመለስልኛል አይ already ከቤት ቤት account ወጥቷል እና መግባት የሚችለው ወደዛው ነው፣ ወደ አቢሲኒያው ነው።
እሺ በቃ አመሰግናለሁ እሺ ይገባልሃል። እሺ እ፣ የብዙ ሰው transaction ስለሆነ ነው የቆየው። ይገባልሃል ዛሬ። እሺ እናመሰግናለን ስለደወልክሽ። መልካም ቀን።